hello ሰላም ጤና ይስጥልኝ።
እሱም ነው ይልሽ
ሰላም hello የሆነ order ነበረና እህ፣ ይስማ እሺ ሰላም የሆነ orde- order ነበረ deliver አላረጋችሁም፣ ግን deliver ያላችሁ ነው ያላችሁት። እዚህ ስልክ ደወልኩበት በደወልኩበት ስልክ በተደጋጋሚ ደውለናል፣ ያለች ይችላል።
በስልክ ደውለናል። ሁሌ ነው check የምታደርጉት።
የቆየ ነው የቆየ ነው በጣም። ስለዚህ ወይ በቀለና በለም ብላችሁ ነው ሁለት ሶስቴ ማለት ነው። ወይ ኦፊሻል ሪፈንድ አናግሉንና እኛ እንትን የምንለውን ለአማራጫችን እንፈልጋለን። እኛ ብሩ አይደለም ባይዘ ግን መብት ማስከበር መቻል አለብን።
አይ ልክ ነው ታሪክ ነው።
በጣም የሌለ ምንድን እኮ ነው።
ነበረ ፕሮዳክቱ
ሬስቶራንት quality አቮካዶ ነው።
አዎ አራት መቶ ሀምሳ ሁለት ብር አጠቃላይ ነበረ okay በምን ምክንያት ነበር ያልተቀበሉት delivered ይላሉ እኔ ራሱ trust አጣሁ እኮ እኔ የ group እንትን ስለሆንኩ trust አጣሁ። እነሱ በቃ ሰተናል ትላላችሁ ምን ትላላችሁ ምናምን አራት መቶ ሀምሳ ብር በማጨረሱ እንትን ማለታቸው እኮ በጣም እንትን እኮ ነው። አላውቅም እኔ አዎ፣ ሹፌሩ ራሱ ማት ጊዜ ዶግ ይችላሉ ሹፌሩ ማት ጊዜ ደውዬለት ነው ይመጣል የሚል አዎ።
ይመጣል ነው የሚለው አንዴ ድል በትግል ነው ይላል፣ አንዴ ምናምን ይላል። በቃ
እኮ እዚህ ተቀበሉት ይኸው ለዛ ነው የቦት ይቅርታ የተቀበሉት እ እኔ ተቀብያለሁ እ
እዚህ የሚያሳየው ደሊቨርድ ስለሚለው ይቅርታ
እሺ፣ በቃ ማለት ነው እንዲህ ያላችሁ ሊቨርድ ይባል ማለት ነው።
ይሄን አጣርተን ለቦት
እኔ ሳልቀበል እንዴት ነው ወስድ የሚባል? እኔ እኮ የደወልኩበትን ለውጣት ይችላል እ
አልተቀበሉም ስለወጣ ለቦት ይሆናል ይስተካከላል ይሆናልና ይመለሳል
ማ ብዙ ጊዜ እኮ ነው ማለት አንድ ወር ምናምን አልፎታል እና አሁንም የመጨረሻ ልጅ ነው ወይንም ይለፍ ያለን ወይ ምትይ ነው እንጂ ካል አልደውልም በዚህ ለአራተኛ ጊዜ
ያሳውቅልካሉ ይመለሳል ቼክ መደረግ አለበት ወጣ የሚለው በቃ ሹፌ- ሹፌሮቻችሁ ታማደሉ ማለት ነው።
አያ የሚቀበል ሰው አሚሆን እንዴት ወስዶ ተብሎ ሪፖርት መደረግ የለበትም። መለስ እኮ እንዴት ማድረግ አለባቸው አይደለ? እከሌ አልወስም ወይ መባል አለበት። በዛው ሂዶ ቀርቷል ከተባለ እኮ ገልጭና ነው እንትን የምታውቁት። እሺ፣ አሁን ኤኒዌይስ እሺ።
ይከተላል